ሄሎ
ሰላም ነው?
ሄሎ ሄሎ ይሰማል
አይሰማም?
ይሰማል። ሰላም ነው?
እግዚአብሔር ሲያ
እሺ ምን ነበር አባ?
የባኑ የባኑ ጉዳይ ለማወቅ ነበር። እንዴት ነው የምናሰራው? ለቴ
እሺ
ልካችሁልን ነበረ። በዛው በራሮ ስንት በስንት ነው የሚሆነው?
አልተላከልን ቴሌግራም ላይ እንዴት እንደሆነ
አይ ማለት ተለቋል። ስንት በስንት እንደሆነ አይታወቅም ብዬ ነው።